ሰላም ጤና ይስጥልኝ። ስፖርት ጨርቆሮች አንድ ሺህ እስካሁን ክብሩ ጠፋ።
እሺ አሁን በደወልክበት ቁጥር ነው ወጪ ያደረከው?
አዎ መቼ ነበረ?
ትናንት ማታ ያለ ግ- እ
ስንት ብር ነው? አንድ ሺህ አንድ ብር።
ሺህ አዎ እሺ መመለስ ፈልገህ ነው ወደ account ወይስ?
አዎ
እሺ Telegram account ኣችን አለ አይደለ?
ያ ያ ያኛ የ Best Bet Telegram account አለ አይደለ?
በስልክ የ Best Bet አዎ እሱ ላይ በ voucher የጮን እንዴት ነው መልስ ብለህ text አድርግልና step ኦቹን ልክላለን። እሺ አሁን?
መመለስ ትችላለህ። አሁን ላክልና
ምን ላክ ልክላለን። በቫውቸር ያ?
የጮህን እንዴት ነው መልሰው ብለህ
ማንም ለ
ወደ ቤስት ቤት አካውንት መመለስ ፈልገህ ነው አይደለ?
አዎ የእኛ ቴሌግራም አካውንት አለ አይደለ? የቤስት ቤት አካውንት
አ- ቴሌግራም አልች- አ- አልችልም የለም ቴሌግራም ትጠቀማለህ አይደለ?
አዎ ሻሙ ነገር ስትያለህ ዜሮ ስድስት ዜሮ ስድስት
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰባት አርባ ሰባት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት ሰባት አርባ ሰባት ሰባት ሰባት ሰላሳ ሶስት ዜሮ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ ሰባት save አድርገውና Telegram account አለው ይህ ስልክ ቁጥር በሱ በ voucher የጮን እንዴት ነው መልሰው ብላ አናግረን እኛ step ኦችን ልክላለን እሺ